ሄሎ
ሄሎ፣ አቤት።
ሰላም ጽዮን፣
ሰላም።
ከችብችብ ነበር የደወልኩሎት።
እሺ፣ ይቅርታ ዱቄት order አድርገውን አልመጣሎትም አይደል?
አልደረሰም ዛሬ።
ነገ እንዲመጣና አድርግ መረከብ ይችላሉ?
አዎ፣
እሺ፣ የት ይምጣሎት ነገ?
ላፍቶ ላፍቶ መድኃኒዓለም ምን አሉኝ?
ላፍቶ መድኃኒዓለም ላፍቶ መድኃኒዓለም።
እም፣
እሺ፣ ያውቁታል።
ነገ- እሺ፣ ነገ driver ሲደውል ያንሱላቸው።
እሺ፣ እሺ፣ መልካም እሺ አሜን። አንተ ልጅ